ሲያስረቡ ምናምን normal ነው።
ሄሎ
ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ቤተልሔም ነው።
አቤት ነኝ።
ይቅርታ ከችፕችፕ ነበር የምንደውሉት።
እሺ ችፕችፕ ላይ መስተካከል ያለበት ነገር ካለ እሱን ነገር ለማውራት ነበር የደወልኩት። ይቅርታ
መስተካከል ያለበት ነገር እንኳን መስ- መስተካከል ያለበት ነገር ካለ ትንሽ application ፎርማቷ ውስብስብነች ማለት understand easily understand ለመደረግ አይከ እንትን አይልም okay፣ application ኑ easy አይደለም፣ ትንሽ የሚከብድ ነገር አለው።
easily አይደለም ለእኛ ሰው ከኛ ነው ያን ገና ተለቅ ላሉ ሰዎች በደንብ understand አያደርጉ
okay okay። product ቱስ ላይ እንዴት ነው? ከዚህ በፊት order አድርገው ተጠቅመዋል አይደለ?
አዎ ተጠቅሜ አውቃለሁ። ሮ- product ታቸው አሪፍ ነው። እቃዎች አሪፉ ኳሊቲ ነው የሚደርሱት።
ኳሊቲዎቹ አሪፍ ናቸው። ትንሽ እንዳልኩሽ ፕላትፎርሙ ላይ እኔም አልገባኝም ነበር መጀመሪያ ተጋሩም ታበድላል ሁሉ ሞር ቀለል ሀያ አራት ይላል።
ሰዓት ውስጥ መጣሎታል።
ባዘዙት አልገባኝም።
በኔክስት ዴን በጣም ያመጡልኝ በሰዓት ነገ ማለት ነው።
አዎ። ያው ያዘዝኩት ታይሚንግ ግን ማታ አልነበረ አጣ- አጋጣሚ ያዘ
አዎ በሀያ አራት ሰዓት ውስጥ ነው የምናደርሰው። ለዛ ነው ቺፕ ላይ ተጨማሪ ይሄ ቢኖር ብለው የሚያስቡት ነገር ካለ ቢያሳውቁን። ይሄ product የለም እና ቢጨመር የሚሉት product ካለ እውነቱን ለመናገር ያን ያክል detail ውስጥ ያሉት የምፈልጋቸውን ብቻ ነው የገዛሁት። ያን ያክል detail ውስጥ ያሉትን product ቶች አላዩአቸውም።
okay okay። ስለዚህ ቺፕቺፕ ላይ ትንሽ ያዛ ያደረገውት ነገር አፕሊኬሽን አፕሊኬሽን ነው እና እንትኑ product ማዘዝ የምችው የተሻለ more discount ታገኙ በ group ስታጂ ነው። እሱን ነገር እ፣ በደንብ ሞር ኢንዲቪዥዋሊ ለማዘዝ የተሻለ ፕላትፎርም ቢኖረው አሪፍ ነው።
ወይንም ምክንያቱም የግድ
ፐርሰናል ላይ የሚንደዙ ፕራይስ ሊቀንስ ነው።
በ- ቢቀንስ፣ ምክንያቱም የግድ ኦርደር ለማድረግ ዲስካውንትን ለማግኘት ግሩፕ ክሬት ማድረግ አለብን።
ገባኝ።
ያንን ነገር ደግሞ ከኔ ገንዘብ የማይፈልግ ካለ እኔ ላይ ገዛ ነው ማለት ነው ስላለመጠ አዎ።
ስለዚህ ሞር ኢንዲቪዥዋል ላይ ቢቻራበት
እሷ በጣም እናስተካክላለን ያለውን ነገር ይጠቀሙ። ችብችብን መልካም ቀን ይሆንሎት። እናመሰግናለን።